Hello
Hello ጤና ይስጥልኝ ዶሚስቲቭ ነው።
ልጅ ለማስመዝገብ ነበረ የምንደውለው።
የስንት አመት ልጅ?
የሰባት
እኛ ደግሞ ለአምስት አመት እና ከዛ በታች ነው እየመዘገብን ያለ። ማስታወቂያውን አላየሽውም?
የአምስትም አለኝ።
የአንቺ ልጅ ነው?
አይ ወንድሜ ነው።
ምን ልዩ ተሰጥኦ አለው እጹብ ድንቅ ልጆች ላይ ለመቅረብ?
በጣም የተለያዩ ወሬዎችን ያወራል።
እሺ
ከአቅሙ በላይ ነው የሰጠው እና ለመወዳደር ነበር የደወልነው።
ስንት አመቱ ነው?
አምስት
እሺ ስሙ ማን ይባላል?
እንዳልኬ
ከየት ነው የደወላችሁት?
ከሐሙሲት
እሺ እንዳልኬ ማን?
አሻግሬ
እሺ ስንት አመቱ ነው?
አምስት ወደ ስድስት
መች ነው ስድስት የሚሞላው?
ሰኔ አንድ
የዛሬ አመት
አ ነው ያለፈው?
ገና የሚሞላው
እርግጠኛ ነሽ?
አ እሺ ስልክ ቁጥር እስኪ የህፃኑ ቤተሰብ ስልክ ቁጥር
እ
የህፃኑ ቤተሰብ ስልክ ቁጥር
ይሄ ነው ይሄ ራሱ ነው ስልክ ቁጥሩ እኔ የደወልኩልሽ 09
ሰማንያ አምስት ሰማንያ ስምንት እህ
ሰባ ሶስት ሰላሳ ወይም ደግሞ ሌላ ልንገርሽ
ቆይ እሺ ንገሪኝ
ዜሮ ዘጠኝ ሀምሳ አምስት ስንት ሀምሳ አምስት እሺ
ሀያ አንድ እ
ሰባ አስራ አራት
የአንቺ ስም ማን ይባላል?
ኤደን ያረጋል
ኤደን ያረጋል
አ
እሺ አድራሻ የት ነበር ያልሽኝ?
ደራ ሐሙሲት
እሺ መልካም ቀን ስለደወሉ እናመሰግናለን።
እሺ እኛ እንደውላለን። እሺ እሺ